አክሊል እባላለሁ። delivery ነበረ መብራት ጠፍቶ ዘገየና ሊያልቅብኝ ነው ለማሳወቅ
ስንት ደቂቃ ሆነ?
አሁን አምስት ደቂቃ ምናምን ነው የቀረኝ።
የሚቀረ order ነበሩ ንገረኝ። hello እሺ።
አንዳያቼ ልንገርሽ እሺ እሺ፣ ችግር የለም።
Thank you.